Hello hello
Amanhã.
ይሰማል አዎ
እ order ይዤ ነበር እንትን አለ complete አልልም አለኝ order number ኡ ንገረኝ።
ከጨረስን ቆይቻለሁ አሁንም ግን እኮ ሰዓት አለ order ረ- order ሰባት ንገረኝ።
እሺ ሀያ ሀያ ሰባት ሰባት ላይ።
ላይ ስሙ አዎ ማን ነው?
ኃይሉ አየለ ስምህ ነው ነው?
ኃይሉ አየለ።
ጨርሰሃል? ጨርሰሃል?
ምናልከኝ አዎ ቆይቻለሁ አስር ደቂቃ በፊት ነው complete የጨረስኩት ይበልጣል።
እምቢ ብሎኝ ነው እሺ እሺ እሺ እናቴ